ማረሽ
እሱ ነገር እነግርሻለሁ። ቅድም እኮ እሱን ላወራሽ ነው።
እውነት hello ሰላም ጤና ይስጥልኝ።
አብሮ ይስጥልን። ሰላም ነው?
እንዴት እንዴት ዋሉ?
አለን አለን ደህና።
ከዊ ፕላስ solution ነበር የደወል ነው።
አዎ አዎ last time አውርተን ነበር እና link ልከንላችሁ ነበር።
አዎ ዛሬ download እያደረግኩት ነበረ።
okay register እንዳደረጋችሁ ልጠይቃችሁ ነበር። እያረክ ነው?
አዎ እሺ ካረክ በኋላ ሀሳብ አስተያየት እንቀበላለን። በተላከበት link ኡ በተላከበት ቁጥር በዛ መደወል ሰባ ይቻላል።
ሰባ ቤት አይደለ?
ሰባ ቤት ነው። አዎ ሰባ አምስት አዎ።
በሱ መደወልና መጠየቅ ይቻላል።
እሺ እሺ እሺ መልካም እሺ።
ቀን አባቴ፣ እሺ እሺ እናመሰግናለን።
እሺ እሺ